ድጋሚ እንድትላክ ብያት ነበር።
hello ምህረት እንዴት ነሽ? ሰላም ነው ሰላም ነው፣ እግዚአብሔር ይመስገን።
አለን። እንትን የዚህኛው የአዱ አመ- አዲስ የሚጫነው show
እሺ።
ኃይሉ የለሽም እንዴ?
አረ ምንም ነገር የለኝም
ከዛ ማምጣት አትችሉም ነበረ?
እ ዳውንሎድ ስናደርገው ጊዜ እንዳይወስድባችሁ ከዛ ብታመጡ ታሪፍ ይሆን ነበር ለማለት ነው።
እሺ፣ ምን ላድርግ? ምንድን ነው ማድረግ ያለብኝ?
ከዛ ሾፕ ያኛውን ጀነሪክ ፋይል ነው ወይም ደግሞ ዳውንሎድ ማለት ይቻላል፣ ግን እንዳይቆይ ነው። ደዘዞ ዳውንሎድ
አርዲው
በቃ
ያው ሰዓት ይወስዳል። እኔ እዚህ ጋር ማስተካከለው ነገር አለኝ። አንዴ ልወጣ ነበረ።
ኦኬ በቃ ዳውንሎድ እንደዛዘው እና በቃ መውጣት ትችላለሽ። ግን እንትን ነው የኬኖና እ።
spin የምትፈልጉት አይደለ?
ያው ኬኖና spin ነው የመጀመሪያ እ
በቃ እሺ አዘዋለሁ download እሺ
እሺ፣ ያው እኔ ወጥቼ ልመለስ። ሌላ ስራ ነበረኝ።
ትችያለሽ፣ በቃ ትችያለሽ ችግር የለውም።
እሺ